ያልፈ ደኔ ባኮ ምን ልርዳው
እንትን አሁን በቴሌግራም ምናምን እንዳትልኝ ብለሽ ልኬልሽ ነበረ።
እሺ ማን ልበል?
እስካሁን ደመላሽ ስዩም እስካሁን አልደረሰኝም።
ደመላሽ ስዩም።
አ
እሺ ደመያችን ዲሎት አዎ።
አንድ ጊዜ መስመር ላይ ጠብቁ።
እሺ
እሺ ደንበኛችን screenshot ኡን ልከውልናል። ይቅርታ አ መስመር ላይ ልኬልሽ አለው እኮ
እሺ ማን በሚል ስም ነው ቴሌግራም ላይ?
ደመላሽ ስዩም ተስፋዬ
እሺ ያየሉት ነው ደንበኛችን። እሺ ሶናል ለሚመለከተው ክፍል አስተላልፈንሎት ሲስተካከል ደውለን እናሳውቆታለን።
አ እኔማ ለመጫወት ፈልጌ ነበረ።
እሺ ደንበኛችን ትንሽ በትዕግስት ይጠብቁና ሲስተካከል ደውለን እናሳውቆታለን።
እሺ እሺ ሌላ ምረዳት ነገር አለ?
ምንም የለም በቃ ስለደወልን እናመሰግናለን። አገልግሎት ላይ ያሉትን ሀሳብ ውስጥ ከሚሰሙን ድምጽ ባለስቃት መልካም ቀን።